good afternoon ካፒታል ስፓ ሰላም እንዴት ናችሁ?
ሰላም።
እግዚአብሔር ይመስገን። ለነገ ጠዋት እሺ እ ሶስት ተኩል እስከ አራት ሰዓት ባለው ሞሮኮ bath ለማስያዝ ነበር።
ስንት ሰዓት ላይ?
ከሶስት ተኩል እስከ ሶስት እስከ ሶስት ተኩል ባለው
ለስንት ሰው ነው የፈለጉት?
ለአንድ ሰው ለአንድ ሰው እሺ፣ ሶስት ሰዓት ላይ ያዘለት።
እሺ።
እሺ፣ ማን ብዬ ልያዝ?
ቤተልሔም ይሄን ስልክ ይሰጡኛል።
እሺ። ሩስጠኛ አስራ አንድ አስራ አንድ አርባ አርባ ስድሳ ስምንት አስራ አምስት
ስልሳ ስምንት እሺ። አስራ አምስት ስልሳ ስምንት አስራ አምስት እሺ፣ እኔ አዎ።
ይዣለሁ።
እሺ። አመሰግናለሁ።